ሄሎ ሄሎ ሶል ወይ ወይ የምግብን order ማን ነበር የያዘው? ወሎ ሰፈር ወሎ ሰፈር ብዙ order ያላት እም፣ አዜብ እም።
አዜብ አሁን ሊወጣላት ነው። ሶፊያድ ሶፊያድ ነው የሚያወጣው።
ሶፊያድ አስራ አንድ ቤቱ ስልክ እም፣ አለሽ አ እ፣
አስራ አንድ ሰላሳ ዘጠኝ አርባ ሰላሳ ዘጠኝ የሚለው እስኪ አንዴ ንገረኝ አስራ አንድ ሰላሳ ዘጠኝ እሺ።
አርባ ሰላሳ ዘጠኝ ገና በጣም ሊወጣ ነው በቃ እሺ፣ እሺ ሶል ሊወጣ ነው። ሲወጣ ይደውላችኋል።
እሺ፣ እሺ እሺ፣ እሺ።